Hello hello
ሄሎ አቤት ሄሎ ሄሎ እንትን ቲክቶክ ላይ ማስታወቂያ አይተን ነበረ።
እሺ
እቺ ፋይፌሏ አለችሽ እጅሽ ላይ ነው።
የትኛው
ፋይፌሉ ማለት እ? ፋይፌሉ ፋይቴ ነገር አለኛ
እ? ሁለት አለ
ሁለት ሁለቱ ሞዴል ነው ያልሽው? አዎ።
አዎ አለ
የት ነው አድራሻሽ? የት ነው መተን የምናየው?
አ፣ ፓስተር አደባባይ እ? እ? እ?
ፓስተር ፓስተር አደባባዩ ጋር ፓስተር አደባባይ አዎ ግቢ ውስጥ ነው።
አዎ
እሺ ማለት የ- በባንክ ምናምን ታመቻቻለሽ እንዴ? ቀሪ አንድ ነጥብ አምስት ነው ጠቅላላ ዋጋው። አዎ እስከ አምስት መቶ ሺህ ስድስት መቶ ሺህ ድረስ ባንክ ይመቻችልሃል።
በባንክ ይመቻቻል።
አዎ በቃ ስደርስ በዚህ ልደውልልሽ ወይስ?
አዎ ደውል፣ በዚህ ችግር የለውም።
በቃ እሺ እሺ እሺ እሺ፣ ደውልሽ እናመጣለን።